የሰላም ጤና ይስጥልን።
ሄሎ ጤና ይስጥልን።
አብሮ ይስጥልን። ሰላም
delivery ይኖራቸዋል አለ
ምን የምንፈልገው ነው?
የችብችብ
አዎ ቲፕ አለ ነው። በኦንላይን ላይ አዟል
እ?
አዟል። በ application ኑ online ላይ no no አላዘዝኩም።
ያው እንትን ያወቁት ነው ከ Play እ? ምን አልሽኝ?
ከ Play Store application ኑ download okay ያደርጉና okay እ።
ዋጋውንም እዛው ይገልጻል። ከዛ ነው ማዘዝ የምትችሉት። ሶስት ሶስት ጊዜ ነው በ group ዋጋው ቅንስ ነው። delivery ነጻ ነው።
እሺ አይ እኔ post ተደርጎ አይቼ ነው እና አዎ download ያደርጉትን application ኑ አ- ማ- አስ- ሲያዙ እ፣ ከከበዱት ይደውሉ እናስረዳው።
እሺ እሺ እናመሰግናለን።
አመሰግናለሁ። እሺ እኔም አመሰግናለሁ።